አለ
hello አቤት
አብርሃም አቤት እንደምን ዋልክ?
እግዚአብሔር ይመስገን እግዚአብሔር ይመስገን። ከኢትዮ ቴሌኮም ነው የምደውልልህ አብርሃም።
እሺ እ ኢትዮ መቶ ሰላሳ lucky slot ላይ እየተጫወትክ ነው አይደል አብርሃም?
አዎ
እ የሀያ ሺህ ብር አሸናፊ ይሆናል ባለፈው።
አዎ
congratulation። በቀጣይ ብዙ ጨዋታዎች አሉ።
እም መልካም እድል። እ እንትኖች ፈልገን ነበር አብርሃም፣ ያንተ ፎቶግራፍ እና መታወቂያህን share እንድታደርገን ፈልገን ነበረ።
እሺ ምን ችግር አለ? በምን share ላድርጋችሁ?
ቴሌግራም group ላይ add አደርግሃለሁ። እዚያ ላይ share ም።
ታደርግልኛለህ።
ምንም ችግር የለም።
thank you very much።
እሺ እሺ መልካም እሺ።
እድል።
አሚን። እሺ እሺ